Hello
አቤት ሰላም ቅድስት ነኝ።
ከችፕችፕ ነበር የምደውልዎት። ይቅርታ ችፕችፕ order ማድረግ ካቆሙ ትንሽ ቆይተዋል እና በምክንያት ነበረ።
obvious ነው እኮ ማለት በጣም እንትን አላችሁት እና ለአስራ ሁለት ሰው ለምናምን ሰው ሲሆን የማይመስል ነገር ነው። like እንደ እንደ ድሮ ከቅርብ ጊዜ ህዝብ በኋላ እንደ ህዝብ አይደለም።
check አድርገውታል፣ ግን ቀንሰናል እኮ
አሁን ለስድስት ሰው ምናምን የሚል አይቻለሁ።
እስከ ስድስት ሰው ምናምን አድርገናል።
check እናደርገዋለን።
አዎ፣ check ያርጉትና order ማድረግዎትን ይቀጥሉ። እሺ፣ መልካም ቀን። እሺ።